ሌሎ ጤና ይስጥልኝ በሽት ሄሎ ሄሎ።
ማን ነው? አቤት።
ቤት ነው ምንርዳ
እንትን እኔ ብርሃኑ ነኝ እና እንትን አልሰራልም ኬን ውስጥ አልከፍታለ ከኮምፒውተሩ ይሄ እንትን ገብተን ቤት ማን ገብተንማ ሮም ጋር እሺ
ዝም ብሎ ሰርች ይላል። በቃ ሌላው ካሸር ምናምን ነገር ሁሉም ያሳያል። ያኛው ግን ዝም ብሎ ሰርች ይላል።
ሾፑ ስሙ ምንድን ነው? ምን ሾፕ ነው?
shop ኡማ ዮኒ ዲላ cashier one ነው የሚለው ዮኒ ዲላ AnyDesk ላክልን እስኪ እ AnyDesk ላክልን ቴሌግራም ላይ AnyDesk እንትኑም አይወጣም ቲኬቱም በዛ ልክ የደረሰኝ አይደለም የሚበሉት አለ አይደለም
የሚበሉት ማለት አልገባኝም።
የሚበሉት ደረሰኝ አይደለ ይቀንሳልና ብሩ ይቀንሳል፣ ግን አይወጣም ደረሰኝ።
ፕሪንት ፕሪንተሩ አላውጣም ብሎ ነው።
ፍርንታ የበሉት ቲኬት አለ አይደለ እሺ
ከዛ እስካን አድርገ ሪድሚ ስትለው ያ ሪዲም ቲኬቱ ስትለው አይወጣም ማለት ነው።
ይቀንሳል፣ ከሲስተም ላይ እ እሺ ከሲስተም ላይ ይቀንሳል። ሄሎ ብራ